Hello ሰላም ወይኔ።
ጤና ይስጥልን።
ሰላም አብዮት ማስተዋል አዎ ከዊፕላስ ድርጅት ነበር የደወልኩት። እኛ application ላይ ተመዝግበው ነበር።
ምን አልሽኝ እኛ application ላይ ተመዝግበው ነበር። ከዊፕላስ ነው የደወልኩት። ዊፕላስ ዲፕሎስ ድርጅት okay okay እንደ አሽከርካሪነት ነው ወይስ እንደ ተጠቃሚነት ነው የተመዘገቡት?
እንደ አሽከርካሪነት እንደ አሽከርካሪነት ነው። okay application ኡ ላይ እስከ መጨረሻው ተመዝግበው ጨርሰዋል?
አይ ነው በእንትን ነው apply ያደረኩትኝ በምን ቴሌግራም ጋር bot ቴሌ- okay ቴሌግራም ላይ ልከዋል?
አ በቃ እሺ እንደውልሎታለን። ከዛ በአካል በመምጣት እ፣ ያለውን ደግሞ information እ፣ ውሉንም ይዋዋላሉ ማለት ነው።
እሺ እሺ እሺ መልካም፣ እናመሰግናለን በጣም እሺ ምንም እሺ፣ አመሰግናለሁ መልካም ቀን አሜን እሺ።